ጤና ይስጥልኝ ቻፓ።
እንትን ነበረ እንትን ብር ልኬ betting ኡ ጋር አልጻፈልኝም፣ ግን ከቴ- ከ- ከቴሌ ብር ተቆርጦብኛል።
እሺ transaction message ኡ አለ?
አ?
transaction message ኡ አለ?
አሁን screenshot እሱን አድርጌዋለሁ።
ቴሌግራም ላይ በ Chapa official ብለው ይላኩልን ለኛ። እሺ
Chapa
official ነው username ኣችን።
እሺ፣ Chapa official እሱ search አድርጌ እሱ ጋር ነው የምልክላችሁ።
አዎ እሱ ላይ ይላኩልን።
እሺ
እናመሰግናለን።